ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ብሉ ፒክስል ነው።
አዎ ከአፍሪወርክ ኢትዮጵያ ነበር የምንደውለው።
ከምን ኢትዮጵያ?
አፍሪወርክ ፍሪላንስ ኢትዮጵያ።
እሺ እሺ እሺ፣ በ graphics designer intern vacancy አውጥታችሁ ነበረ June አራት አዎ።
ላይ
አዎ hire አረጋችሁ በእኛ platform።
አድርገናል። የስ እ? እ?
አዎ አዎ።
እሺ፣ ሌላ የሚያስቸግራችሁ ነገር አለ?
አይ የለም የለም።
እሺ፣ ሲኖር ወይም support ሲፈልጉ በስልክ ይደውሉልን።
እሺ እሺ፣ መልካም thank you thank you እሺ